ጤና ይስጥልኝ Hello ቪዛጅ እድለኝ በ community ጉዞ መረጃ ልስቶ
አብሮ ይስጥልን ሰላም። ቪዛ ወደ እንትን እንዴት ነው ማግኘት የምችለው? እህቴ
እሺ ወዴት ወደ ናሚቢያ
ሊቢያ ናሚቢያ ናሚቢያ አፍሪካ ሀገር ውስጥ
okay እሺ ዊንድ- እ ዊንድ በምን- ሁክ ዊንድ ሁክ
ምን አሉኝ ዊንድ ሁክ
ሊንግ ቡክ ዊንድ ሁክ ዋናው ከተማዋ ናሚቢያ።
okay አዎ አዎ አዎ፣ አዎ፣ አዎ። እንዴት ነው ማግኘት የምችለው?
እሺ እ በምን ቪዛ